ጉድ አፍተርኑን ካፒታል ክብር ወርቅ ስፒኪንግ። ሄሎ አማርኛ አማርኛ አላውቅም፣ ኦሮሞኛ ብቻ ነው።
እሺ ምን ነበር?
አፋን አማራን ቤ አፋን ኦሮሞና ቀይራ
ምንድን ነው የፈለጉት? ይቅርታ
ሰገሌ ዋምቻ ሲባል አመናት ቴ ቶኮትነራ ዴብዛ
እሺ እሺ
ሀውጉን ብልብሌ ነሳ ጩፋ
ይቅርታ ተሳስቷል። ሌላ ቦታ ነው የደወሉት። ሌላ አይደለም። እሺ እሺ እሺ እሺ